ሰላም ጤና ይስጥልኝ ቤስት ቤት
ኦኬ እንደት ናችሁ?
ሰላም ቤት ነህ?
ኦኬ አኪም እንጂ አማርኛ ታውቃለሽ?
አይ አላውቅም። አማርኛ እሺ አማርኛ ቤስት ቤት ማታ ስድስት ሰዓት ላይ እያወጥኩ ማለት ነው።
እሺ
መጀመሪያ ሁለት መቶ ሁለት መቶ ብር በነበራት እሺ እየታወጥኩ ሁለት መቶ ብር ሲሆንብኝ ማለት ነው እም፣ አንድ መቶ ብር ሌላ ጨምሬ ለማውጣት አስቤ ነበር።
እሺ ከዛ ሁለት መቶ ብቻ ማውጣት ትችላለህ አለኝ። ታውቃለህ ዊዝድራውል ዊዝድራውል ዩካን ዊዝድራውል አለኝ ሁለት መቶ ብቻ ማን ያለክ እንደሱ?
አይ ወኒ ዳካ ሲስተሙ ነዋ እንደዚህ እኔ ሶስት መቶ ብር እያለ ማለት ነው እም፣ እዛ ያሳያ ባላንስ ላይ ባላንስ ላይ ማለት ነው ሶስት መቶ ብር እያለ እሺ ሁለም አንድ መቶ ብር አሁን አገባ መውጣት አትች- አትችልም ይላ- ይላል ዩካን ኖት ዊዝድራል ይላል።
አዎ ከዛ በኋላ እኔ መ- ሁለት መቶ ሞክሬ ነበር ታውቃለህ አችረት ሲስተሙ ላይ ዊዝድራዋል እሺ የሆነ ምልክት ኤክስ የለም ኤክስ ላይ እንደዚህ ኤክስ ያለው ማለት ነው። ቻፕ አዎ።
ሳይሆን- ሳይሆን ማለት ነው ቻፕ ሳይሆን እንደዚህ ኤክስ ምልክት እሺ እሱ ላይ ሁለት መቶ ብዬ ሞ- ሞይቼ ነበር። አንድ እስከ አሳየኝ እና ሁለቱ መቶ ብሩ ወሰደብኝ።
ኦኬ እሺ ስልክህን ስጠኝ። የቤት ቤት የጌሙ እሺ ስልኬ ያዥ እሺ እሺ ንገሬ
ዜሮ ዘጠኝ እሺ ዘጠና ስድስት እሺ ሀያ እም፣ ሰላሳ ስድስት እሺ